Hello አቤት አቤት ሁሉ ስፖርት ነው በኮ የምንረዳው።
አቤት ሰላም ነው።
እግዚአብሔር ይመስገን።
ኦንላይን ለመዝገ- ለመመዝገብ ነበር በስልኬ ሞክሬ እምቢ ብሎኝ ነው።
ምንድን ነው የሚሉት?
ምን አልሽኝ?
ምንድን ነው የሚሉት?
ጣይ ማለት እንትን ኮዱን ይልክና እኔ ካስገባሁኝ በኋላ ደግሞ time expired ይሆናል ምናምን expired ምናምን ይላል።
እ፣ እሺ ቆይቶ ስለሚገባ ነው እንደዛ የሚለው።
አይ መጀመሪያ ይቆይ ነበር የሚልከው ኮዱ አለ አይደል? እሱ ቆይቶ ይገባ ነበር። ከዛ አሁን ደግሞ ቀስ በቀስ ቶሎ ይገባል። አንድ ደቂቃ አንድ የተወሰነ ደቂ- ደቂቃ ይሰጥ ነበር፣ ግን ቶሎ ቀድሞ ገብቶ ከጻፍኩ በኋላ ደግሞ እንትን ይላል። ሞክሬ በጣም ሞክሬ ነበር እና አልሆን ሲለኝ ጊዜ ነበር የደወልኩት።
እኮ እኔ- እኛ አሁን እንደሱ ምንም ማድረግ አንችልም። እዚህ ላይ አንተ ብቻ ነው እኮ ማድረግ የምትችለው።
እም፣ አይ ምናልባት እንትን ካለ ብዬ ነበር የደወልኩት። እዛ ከሆነ እሺ። አይ እኔ እየሞከርኩ ነበር፣ ግን እምቢ አለ። ኮዱን ይልክና እምቢ ስለ
እኮ ኮዱን ይልክና እ፣ እንትኑን ሲ- ሲያስገቡ ወዲያው ነው እንትን የሚለው
ና ማለት አንድ ደቂቃ ሲቀር እኔ እንትኑን እጽፋለሁ ኮዱን ወዲያውኑ ጽፌ ብጠብቅ ደግሞ እንትን ደቂቃው ካለቀ በኋላ ደግሞ እንትን ይላል ራሱ።
Okay። አንዳንዴ ኔትወርክ ሲሆን እንደዛ ይሆናል እና እስ- ደጋግመው ይሞክሩት።
እሺ እሺ፣ አንዳንዴ ኔትወርክ ሲሆን እንደዛ ነው የሚሆነው።
እም፣ እሺ፣ በቃ፣ መካከል፣ እሺ።